ኮፒ ካረግሽው ወደ ይሄ ይደለታ ሄሎ
እንዴ እየተንቀጠቀጥሽ ነው?
ሄሎ ሻወር ወስደሽ ነው የመጣሽው? ሄሎ ቢና ወይ ወይ እንዴት አደርክ?
በዚህ ወጣት ማን ነው ሻወር የወሰድክ?
እ?
ማን ነው?
አይ ስንቴ ካጠገብ የሆነ እየተንቀጠቀጠችብኝ
ዳንስ ለጭፈራ ለዛ ነው። ስማ እንዴት ነው?
እ፣ ገርጂ ስቶቭ አለ አለውል ወደ ቡልጋሪያ ልብስ ማጠቢያ ማሽን አለ።
እ፣ እ፣ አሁን ቀጨኔ ትንሽ፣ መድኃኒዓለም ልብስ ማጠቢያ አለ።
ትንሽ አንድ እ፣ አራት ሰዓት ምናምን ትጠብቅኛለሽ?
እስከ አራት ሰዓት ልጠብቅህ?
አዎ እንትን የሆነች ቦታ እየሄድኩኝ ነው። ከዛ ልደውል።
እሺ እሺ።
አይሻልም?
እነሱን ላጮላቸውና በቃ እንትን ልበላ።
አጩላቸውና የሆነ እንትን አድርጊው አየር ላይ ያዡና አዎ፣ ላኮ ፊልም ሰዓት አደርጋለሁ።
ሰዓት በኋላ ልበላቸው። ከአምስት አዎ፣ ሰዓት በኋላ ምናምን አዎ።
ነገር ልበላቸው።
አዎ እንደዛ ነው። ከአምስት ሰዓት በኋላ ምናምን በይ።
እሺ እሺ፣ በቃ ቢንዬ አንድ ሁለት ሰው ያዥልኝ።
እሺ እሺ።
እ፣ እ፣ መልካም ስራ።
አሜን።
እሺ